አልማዝ ምን ዳኔው አልማዝ ምን ዳኔው የምንገናኘው በየትኛው ወር ነው? አልማዝ ምን ዳኔው ሌሊቱን አልተኛ ወይ ቀኑ አይመሽልኝ ሌሊቱን አልተኛ ወይ ቀኑ አይመሽልኝ ልክ እንደ ቡና ሱስ ውል ውል እያለኝ ሌላ ሰው አልሻም በሙሉ ሕይወቴን ሌላ ሰው አልሻም በሙሉ ሕይወቴን ከአንቺ ከሚለየኝ እመርጣለሁ ሞቴን አልማዝ ምን ዕዳ ነው የኔ ኮከብ አንቺ ደማቅ ጨረቃዬ የኔ ኮከብ አንቺ ደማቅ ጨረቃዬ ያንቺን ስም ስጠራ ተዘጋ ላንቃዬ አምላክ አንቺን ወዶ በመታደልሽ አምላክ አንቺን ወዶ በመታደልሽ አልማዝዬ ብለው ስማ ወጥልሽን አልማዝ ምን ዕዳ ነው አዬ ከውበትሽ ጋራ ስምሽ ሲሞካሺ ከውበትሽ ጋራ ስምሽ ሲሞካሺ ምንኛ ደግ ነበር አፈር ባይነካሺ መጨነቄን አይተሽ ብትመጪልኝ ምነው መጨነቄን አይተሽ ብትመጪልኝ ምነው ፍቅርሽ አይቻልም አልማዝ ምን ዕዳ ነው አልማዝ ምን ዕዳ ነው ሌሊቱን አልተኛ ወይ ቀኑ አይመሽልኝ ሌሊቱን አልተኛ ወይ ቀኑ አይመሽልኝ ልክ እንደ ቡና ሱስ ውል ውል እያለኝ ሌላ ሰው አልሻም በሙሉ ሕይወቴን ሌላ ሰው አልሻም በሙሉ ሕይወቴን ካንቺ ከሚለየኝ እመርጣለሁ ሞቴን አልማዝ ምን ዕዳ ነው አቤት ከውበትሽ ጋራ ስምሽ ሲሞካሺ ከውበትሽ ጋራ ስምሽ ሲሞካሺ ምንኛ ደግ ነበር አፈር ባይነካሺ መጨነቄን አውቀሽ ብትመጪልኝ ምነው መጨነቄን አውቀሽ ብትመጪልኝ ምነው ፍቅርሽ አይቻልም አልማዝ ምን ዕዳ ነው አልማዝ ምን ዕዳ ነው አዎ ለበኑ አዎ ለበኑ የለበን ሰው እንዲህ ያለ ነገር የለበን ሰው የጠፋ ልምላ የለበን ሰው እንዴት ይለያያል የለበን ሰው ሰው ሳይጠላላ ዝብናይ ማርዬ ዘበናይ ማርዬ ዝብናይ ማርዬ ዘበናይ ማርዬ ስማ ወጣሁልሽ አትጠገብዬ ዘበናይ ማርዬ ዝብን አይናት እሷ ዘበን አይናት እሷ ዝብን አይናት እሷ ዘበን አይናት እሷ ጫማ ጥልፍልፍ ሐር ነው ቀሚሷ ዘበን አይናት እሷ አሃ ሆሆ ለበኑ አሃ ሆሆ ለበኑ ሰውዬ የማትበሉ የለበን ሰው እንዲያውቅ በሩኝ የለበን ሰው ሳውቀው ገብቻለው የለበን ሰው ዘመድ ሲመክረኝ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ዘበናይ ማርዬ ስማ ወጣሁልሽ አትጠገብዬ ዘበናይ ማርዬ ዘበናይ ናት እሷ ዘበናይ ናት እሷ ዘበናይ ናት እሷ ዘበናይ ናት እሷ ጫማ ጥልፍልፍ ሐር ነው ቀሚሷ ዘበናይ ናት እሷ አሻገዳውን በላሻገዳውን ራሻገዳውን አሻገዳውን የታማንብሽ ወጣቷ እንዴት ነሽ? አሻገዳውን በላሻገዳውን ራሻገዳውን አሻገዳውን የታማንብሽ ወጣቷ እንዴት ነሽ? አሻገዳውን ሩቅ ስለሆነ አሻገዳውን ያለሽበት አገር አሻገዳውን የልቤ ለሌላ አሻገዳውን ለማን ሰው ልናገር አሻገዳው ብዙ ዘመን ሆነኝ አሻገዳውን አይንሽን ሳላየው አሻገዳውን የልቤን አጣሁት አሻገዳውን ገልጬ ማዋየው አሻገዳውን በዳሻገዳውን ራሻገዳውን አሻገዳውን የታማንብሽ ወጣቷ እንዴት ነሽ? አሻገዳውን ሌላ ሰው እንዳላይ አሻገዳውን አጣው ባንቺ ግርም አሻገዳውን ምንም አልናገር አሻገዳውን ሆኛለሁ ጭምር አሻገዳውን ጧትም ሆነ ማታ አሻገዳውን ቀንም ለምሳዬ አሻገዳውን አንቺ ነበርሽ እኮ አሻገዳውን ጥጋቤ ሲሳይ አሻገዳውን በዳሻገዳውን ራሻገዳውን አሻገዳውን የታማንብሽ ወጣቷ እንዴት ነሽ? አሻገዳውን የኔ አዲስ አበባ አሻገዳውን የአንቺ አገር ሐረር አሻገዳውን መዓዛ ሽታሽ አሻገዳውን ላኪልኝ ባየር አሻገዳውን የሐረር መንደሪን አሻገዳውን የጎጃምን ኮክ አሻገዳውን አንቺ የልቤ ምግብ አሻገዳውን አይደለሽም ወይ አሻገዳውን በላሻገዳውን ራሻገዳውን አሻገዳውን የታማንብሽ ወጣቷ እንዴት ነሽ? ትውልዷ ሁሉንም ያስንቃል ጨዋታና ቀልዷ ከየትም አይገኝ ግሩም ውበት አላት የወገቧ ቅጥነት የደረቷ ሙላት ችቦ አይሞላም ወገቧ ችቦ አይሞላም ወገቧ ማርሸነው ቀለቧን ማን ያውቃል ትውልዷን ከወዴት እንደመጣች ከሰው ልጅ ማህፀን አይመስልም የወጣች አይኗን ስትገልጠው ከሩቁ ያፈዛል ሽንጧ እንደ ወንዝ አረግ ስትሄድ ይመዘዛል ችቦ አይሞላም ወገቧ ችቦ አይሞላም ወገቧ ማርሸነው ቀለቧን ማርና ወተት ነው ሆኖ አደገች ምግቧ በጭብጣ አይሞላም ቅጥነቱ ወገቧ አትወፍራት ከሳ ብትበላም ባትበላም የወገቧ መጠን ፍጹም ችቦ አይሞላም ችቦ አይሞላም ወገቧ ችቦ አይሞላም ወገቧ ማርሽነው ቀለቧ በላያ በላያ በላያ በላያ በላያ በላያ በላያ በላያ ነይ አገሬ ቆንጆ የወንዜ ቡቃያ በላያ በላያ አባይን በታንኳ በላያ በላያ ሲሻገሩ ባይ በላያ በላያ እኔም በእግሬ ገባሁ በላያ በላያ አበሳይን ላይ በላያ በላያ ነይ አገሬ ቆንጆ የወንዜ ቡቃያ በላያ በላያ ወይ መሬና ኧረ መሬ መሬ ትዝ አለኝ አገሬን ወይ መሬና ኧረ መሬ መሬ ትዝ አለኝ አገሬን አባይን በታንኳ ሲሻገሩ ባይ እኔም በእግሬ ገባሁ አበሳዬን ላይ አባይን በታንኳ ሲሻገሩ ባይ እኔም በእግሬ ገባሁ አበሳዬን ላይ በይ መሬና ኧረ መሬ መሬ ትዝ አለኝ አገሬን ወይ መሬና ኧረ መሬ መሬ ትዝ አለኝ አገሬን ትዛለኛ ገሬ ትዛለኛ ገሬ ትዛለኛ ገሬ ትዛለኛ ገሬ እስኪ እንደ ጎጃሞች አንደ ዜምችና ውሰጂው ማተቤን ካንገቴ ብችና እስኪ እንደ ጎንደሮች አንደ ዜምችና ውሰጂው ማተቤን ካንገቴ ብችና እንዲህ እንግዲህ ያ እያ እዋ እያ እያ እዋ እያ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ አባይ ማዶ ፊላው ስር ያለው በሬ ናና ገበሬ የጎጃም አገልግል ሐር ነው ሰበዙ እቴ ባንቺ ነገር ሰማሁ ብዙ ብዙ የጎንደር አገልግል ሐር ነው ሰበዙ እቴ ባንቺ ነገር ሰማሁ ብዙ ብዙ አረየው ድማሙን አረየው ድማሙ አረየው ድማሙን አረየው ድማሙ እስኪ እንደ ጎጃሞች እንዳየን እንዳየን ነጩን ጤፍ እንብላ ዘንጋዳዊ ቆየን እስኪ እንደ ጎንደሮች እንዳየን እንዳየን ነጩን ጤፍ እንብላ ዘንጋዳዊ ቆየን ወይ መሬና ኧረ መሬ መሬ ትዝ አለኝ አገሬን ወይ መሬና ኧረ መሬ መሬ ትዝ አለኝ አገሬን ትዝ አለኝ አገሬ ትዝ አለኝ አገሬ ትዝ አለኝ አገሬ ትዝ አለኝ አገሬ እስኪ እንደ ጎጃሞች አንደ ዜምችና ውሰጂው ማተቤን ካንገቴ ብችና እስኪ እንደ ጎንደሮች አንደ ዜምችና ውሰጂው ማተቤን ካንገቴ ብችና እንዲህ እንግዲህ ያ እንዲያው የምሩ የምሩ እንዲያው የምሩ እንዲያው የምሩ የምሩ እንዲያው የምሩ ሙሽሪት ሙሽራው የምሩ በአንድ ላይ ይኑሩ አሃ እንዲያው የሰው ሰው የሰው ሰው እንዲያው የሰው ሰው እንዲያው የሰው ሰው የሰው ሰው እንዲያው የሰው ሰው ሄዱ በአውሮፕላን የሰው ሰው በማይመለሰው አይ የውብ ነሽ የውብ አበባ የውብ ነሽ የውብ አበባ የውብ አበባ ኦሆሆ ሽር በይ በአዲስ አበባ የውብ ነሽ የውብ አበባ የውብ አበባ ኦሆሆ የውብ ነህ የውብ አበባ የውብ ነህ የውብ አበባ የውብ አበባ ኦሆሆ ሽር በል በአዲስ አበባ የውብ ነህ የውብ አበባ የውብ አበባ ኦሆሆ የውብ ነሽ የውብ ቀለም የውብ ነሽ የውብ ቀለም የውብ ቀለም ኦሆሆ ሽር በይ በአዲስ ዓለም የውብ ነሽ የውብ ቀለም የውብ ቀለም ኦሆሆ የውብ ነህ የውብ ጋሽዬ የውብ ነህ የውብ ጋሽዬ የውብ ጋሽዬ ኦሆሆ አለፍኩህ ሌላ ነህ ብዬ የውብ ነህ የውብ ጋሽዬ የውብ ጋሽዬ እቲ አደው ወሸባነይ ቀዘባ እቲ አደው ወሸባነይ ቀዘባ የሙሽሪት እናት ወሸባ ነይ ውጪ ከጓዳ ወሸባ ቆንጆ የወለደ ወሸባ ናያጣም እንግዳ ወሸባ እትያደው ወሸባ ነይ ቀዘባ እትያደው ወሸባ ነይ ቀዘባ የሙሽራው እናት ወሸባ ውጪ ተከሰሻል ወሸባ ይህን መሳይ ሎጋ ወሸባ ማኑ ለጅ ብሎሻል ወሸባ እትያደው ወሸባ ነይ ቀዘባ እትያደው ወሸባ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ ነይ ቀዘባ ነይ ቀዘባ ነይ ቀዘባ ነይ